አንድ ሁለት ስልክ ነው በቃ እንትኖችን ልትሆኑ ይሄ ሬስቶራንቱ ማለት ነው እንዳለ ሄሎ ሄሎ አቤት ጤና ይስጥልኝ ተናስሬ ሰላም ነው እግዚአብሔር ይመስገን
ሎሚያድ ሱፐር ማርኬት ነው አይደል አዎ ነው እሺ ባለፈ እኔ የደወልኩት ከዊፕላስ ሶሉሽን ነው እ ዊፕላስ ሶሉሽን ከዊፕላስ ሶሉሽን ነው የደወልኩት ምንድን ነው የክላስ ሶሉሽን
አ፣ ባለፈው ቼክ ነበረ ሀይሌ ነካል
ሀይሌ ነኝ
እና ከዊፕላስ ሶሉሽን ድርጅት ነው የደወልኩት አሁን ላስት ዊክ ነበረ ያወራሁት
ለማት ጊዜ የለኝም አስገኙ ምንድን ነው ችግሩ
አይ እንድትመዘገብ ነበረ ኦ፣ በቃ አልተመቸኝም በቃ አስቤበታለሁ ግን አልተመቸኝም ተይው ነው አዎ
አ፣